ጤና ይስጥልኝ ያሲን እሺ ከአሪፍ ነበር የምደውልልዎት ጉዳዩን እያየን ብሎት ነበር ስንት ቁጥር ሁሉ ስፖርት ላይ የሚጠቀሙት የትኛውን ነው ይህንን ቁጥር
ይሄ ዘጠና ሶስት መጨረሻው ማለት ነው አስራ ሁለቶች እሺ እሺ መልሰን እንደውልዎታለን ቴሌ ብር ላይም ተመሳሳይ ቁጥር ነው የሚጠቀሙት ይሄን ቁጥር ማለት ነው ላይ ነው
እሺ ደመያችን መልሰን እንደውልዎታለን
እሺ